ሄሎ ሄሎ፣ ጤና ይስጥልን።
ጤና ይስጥልኝ።
ዱካ wood work አዎ ሰላም ነው?
እግዚአብሔር ይመስገን። እንዴት ናችሁ?
ደህና። ከዊ ፕላስ ነበር የምንደውለው።
እሺ ባለፈው ዊ ፕላስ application ላይ ተመዝግባችሁ ነበር አይደል?
አዎ መታችሁ ነበር።
አዎ። እና አሁን system ላይ active ለማድረግ account ኦችን አንዳንድ ጥያቄዎችን እየጠየቅኩ ነበር። መጠየቅ እችላለሁ?
እ ወይ ትንሽ ቆይተሽ ትደውይልኝ customer ስላለ okay። እሺ። ሁለት ደቂቃ የለሽም?
ትንሽ ቆይተሽ ደውይልኝ።
እሺ።
እሺ፣ እሺ።
እሺ።
እሺ። አመሰግናለሁ። መልካም እሺ